Federico District.
እንዴት ነው አባት? ቴሌ የኢስቲድሮው መንግስት አልገባም ወደ ቴሌ ግን እሺ፣ አሁን ደወልክበት ቁጥር ነው ኢንስቲ ቤት ስልክ ቁጥርህ?
አዎ ይሄ ነው።
እሺ፣ መቼ ነበር ያደረገው?
አ- አሁን አራት ደቂቃ አምስት ደቂቃ አዎ
ከስንት ደቂቃ በፊት?
አዎ
ከስንት ደቂቃ በፊት ነው ያልከኝ?
ሺ ሰባት መቶ ነው።
እሺ